ሰላም ሰላም ነው። ኦርደሪ ነበር ቦታውን አላውቀውም። ስልክ አላናም እያሉኝ ነው። ሬስቶራንት
እሺ ንገረኝ። ኦርደር ነበር
ዜሮ ስድስት ሰላሳ አራት ዜሮ ስድስት ሰላሳ አራት እሺ ቆይ አትዝጋው። እሺ ሌላ ስልክ ካላት
እኮ ሰውም አያውቀውም እንትኑን ማለት ነው። እየጠየቅኩ ነው። አዲስ ገበያ ነው የሚለው ያለ ዲስትሪክቴ ነው እየሰራውም ያለው ማን ነው ስምህ?
ኃይሉ ነኝ። አሁን ሀሴትን አውርቻለሁ።
okay ኃይሉ እሺ ሌላ ስልክ ልስጥህ?
እሺ እሺ ስጠኝ።
ዜሮ ዘጠኝ አስራ ሶስት
እ፣ ቆይ አንዴ እሺ አስራ ሶስት
ስልሳ ሶስት እል- እሺ
ሄሎ
እየሰማሁሽ ነው።
እሺ ስልሳ ሶስት ዘጠና አራት
ዘጠና አራት ዘጠና ስምንት
ዘጠና ስምንት አዎ አይሞላማ ቁጥሩ።
ልክ አይደለም የነገርኩህ።
አዎ ንገሪ፣ ድገ- ድገሚ።
እሺ ዜሮ ዘጠኝ አስራ ሶስት እሺ
ስልሳ ሶስት
ሄሎ፣ ሄሎ ይሰማኛል። ዜሮ ዘጠኝ እኔ አስራ ጋር- ሶስት አልክ
አዎ አስራ ሶስት ዘጠና አራት አልሽኝ አይደል?
አይደለም አስራ ሶስት ስልሳ ሶስት አልኩህ።
እሺ አስራ ሶስት ስልሳ ስልሳ ሶስት ሶስት ዘጠና አራት
ዘጠና አራት ዘጠና ስምንት
ስንት ዘጠና ስምንት
ዘጠና ስምንት እሺ፣ አመሰግናለሁ።
እሺ አባ